hello ጤና ይስጥልኝ። ከቢጂአይ ነው የምደውለው።
እሺ እሺ።
ተቋረጠ።
አዎ አዎ።
ቢጂአይ የተመዘገቡበት ስልክ ቁጥር ነው ይሄ አሁን የነገረው ዜሮ ዘጠኝ ሰላሳ ሁለት ዜሮ ዜሮ ሰላሳ ሶስት ዜሮ ዜሮ ቆይ አንዴ እሺ። ሌላ ካለው እሱ check ነው።
እሺ
በእሱ አጣሽው?
በዚህ አልወጣልኝም።
እሺ ሌላ ነገር ሌላ እሺ።
ነገር ዜሮ ዘጠኝ አስራ አንድ ዜሮ ዘጠኝ አስራ አንድ ስልሳ ስልሳ ሰባ አምስት አስራ አምስት ሰባ አምስት አስራ አምስት እሺ ጠብቅ መስ- እሺ
በዚህም አልወጣልኝም። ቤቱ አዲስ አይደለም? አዲስ ነው?
አይ የቆየ ቤት ነበር። ቆይ አንዴ እስኪ እዚህ ጋር ልፈልገው። እሺ። ወይ አንዴ አይቼው ልደውልልሽ፣ በዛ ልደውል ወይስ ቤት ልሂድ?
እሺ ይደውሉ። እሺ መልሰው ይደውሉ።
በዛኛው ሲን number- በዛኛው- ሲን number ኡን ይዘው ይደውሉ።
ሰማንያ ስድስት ሰባ ሰባት